Hello? Hello? ሄሎ
ጤና ይስጥልን።
አብሮ ይስጥልን እናቴ።
ለማየትን በጣም ይቅርታ ከሚገኝ ጥሪ መካከል የምደውለው ከአራዳ ኔትወርክ።
እ hello ዛሬ ምንድን ነው? hello።
ትንሽ ያስቸገረ ስለሆነ ነው።
አዎ አዎ ያለሁበት ይሁን። እሺ ያሉበት ቦታ ከሆነ ትንሽ መንቀሳቀስ ይችላሉ።
ነው። እሺ አሁን ይሰማኛል። እሺ እድሜያችን የምን ዳርት ወይ ቢራ እ፣ ዋጋ ማወቅ ነው የፈለጉት?
አይ አሁን ታስማቦያ ከዛ በኋላ ክብሮም ጋር ደውዬ ራሳ ላይ ይቀርባል።
ምን አሉ? እድሜያችን አዎ አዎ ይቻላል።
እድሜያችን ተመታ?
አዎ ይሰማኛል።
እሺ ቀጥል።
አመሰግናለሁ።